በኩል hello hello ጤና ይስጥልኝ ሀሚድ ነኝ ምረዳ
approve
approve በዚህ ቁጥር ነው Best Bet ህ hello
በዚህ ነው።
እሺ check እያደረኩት ነው አንዴ ጠብቀኝ እሺ እሺ
ሄሎ ወይ ስንት ብር ነበር መቶ ነው መቶ ሺ
እሺ ሄሎ አቤት እ፣ መቶ ሺህ ነው ያልከኛ አ አግኝቼዋለሁ ግን እ፣ እንትን ብታደርገው አሪፍ ነው ከፋፍለህ ምን?
ለማውጣት ሞክር
ኦኬ ሀምሳ ሀምሳ
አከፋፍሎ ከእሱም በታች ቢሆን አሪፍ ነው like ሀያ ሀያ ቢሆንም አሪፍ ነው ሀያ ሀያ አድርጌ ላውጣ አ፣ እኮ approve ለማድረግ ደግሞ እናንተ ጋር ልደውል ነው ያዝጋለን ችግር የለውም በአንዴ ጨርስልሃለሁ እዚሁ በአንዴ እከታተላለሁ አ፣ አ፣ ኦኬ፣ ሁሉንም በቃ እንትን በልና እሺ ሀያ ሀያ ላድርገው አንተ approve approve ታደርግልኛለህ ባልደውልም አሁን አድር አዎ አደርግልሃለሁ እሺ አባቴ